እንዘምራለን ለእግዚአብሔር እንዘምራለን ለጌታ ስለ ደገፈን በክንዱ ስለዋለልን ውለታ
እንዘምራለን ለእግዚአብሔር እንዘምራለን ለጌታ ስለደገፈን በክንዱ ስለዋለልን ውለታ
እንዘምራለን ለእግዚአብሔር እንዘምራለን ለጌታ ስለ ደገፈን በክንዱ ስለዋለልን ውለታ
እንዘምራለን ለእግዚአብሔር እንዘምራለን ለጌታ ስለደገፈን በክንዱ ስለዋለልን ውለታ
ጠፍቷል የፈርዖን መከራ፣ ሜዳ ነው የለም ተራራ። በጸጥታ ውስጥ መርቶናል፣ ዳግም ላይ ተወን ይዞናል።
ዳግም ላይ ተወን ይዞናል። እንዘምራለን ለእግዚአብሔር እንዘምራለን ለጌታ ስለደገፈን በክንዱ ስለዋለልን ውለታ
የታመነ ነው ገናና ፍቅሩ በዘመን የጸና ባንታመንም ለቃሉ ሁሌ ይታየናል መስቀሉ
ሁሌ ታየናል መስቀሉ እንዘምራለን ለእግዚአብሔር እንዘምራለን ለጌታ ስለደገፈን በክንዱ ስለዋለልን ውለታ
መልካም ነው ትሁት እረኛ ማያንቀላፋ ማይተኛ በምቹ ክንዱ ተንጋለን ሌሊቱ ሰላም ነጋለን ሌሊቱ ሰላም ነጋለን እንዘምራለን ለእግዚአብሔር እንዘምራለን ለጌታ ስለደገፈን በክንዱ ስለዋለልን ውለታ
ፍቅር ነው ጌታ ዘላለም ነፍሱን የሰጠ ለዓለም እናምነዋለን ጌታ ነው ዙፋኑ የበላይ የሌለው ዙፋን በላይ የሌለ እንዘምራለን ለእግዚአብሔር እንዘምራለን ለጌታ ስለደገፈን በክንዱ ስለዋለልን ውለታ እንዘምራለን ለእግዚአብሔር እንዘምራለን ለጌታ ስለደገፈን በክንዱ ስለዋለልን ውለታ
እንዘምራለን